ጤና ይስጥልኝ ስፖርት ነው ባቸው
ወሬ ተዘግቶብኝ ነበር እና screenshot አርገህ ላክ ተብዬ ልኬ ነበር። እስካሁን መልስ አልተከፈተም።
አዎ በድጋሚ- የ- የ wallet issue አንዳንድ ጊዜ ጊዜ ይፈጃል። በትዕግስት ይጠብቁ።
እስከ ተ- ተልኳል አልተላከም check አድርግልኝ።
ተልኳል። ትናንትና ምን ሁለት ጊዜ አናግሬታለሁ። ክብሮም ነው ታዲያ?
አዎ አዎ ክብረም ነኝ።
አዎ እኮ ተልኳል። እኔም ልኬሎታለሁ። ድጋሜ ሌላም የጥሪ ማዕከል ሰራተኛ ልኮሎታል። ሲስተካከል እሺ፣ እናሳውቃለን።
አንድ ሳምንት ስራ አደረገ እኮ ነው።
አንዳንድ ጊዜ ጊዜ ይፈጃል የ wallet issue።
እሺ እሺ እናት እሺ እሺ thank you እሺ እሺ